hello ሰላም ነኝ።
ሰላም አልወጣም በእናትሽ ልወጣ ነው። hello ወይ አልወጣም በይልኝ።
ማን ነህ እ hello hello
ሰላሳ አምስት ሰማንያ ሁለት ደውዬ ነበር አልወጣልም።
ሰላሳ አምስት ሰማንያ ሁለት ደ- ሀሴትን ነግሬያት ነበረ በእናትሽ ሰል- ማን ነው ስምህ?
በሱ ፍቃድ በሱ ፍቃድ እና ደውሎች ነበር። አሁንም አልሰጡትም። በጣም ነው አይደለም?
አዎ አዎ አልሰጡትም። ቆይ እስኪ አንዴ ቆይ ዛሬ ቀን hello እ አንዴ አቤት።
ምግብ ቤት ታገናኘኛለህ?
ጠብቂኝ እሺ
ምሳ አውራት ነው።
hello hello እናት አቤት እማ ሰላም ከ BeU ነበረ እ መልካም።
order በጣም ቆይቶበት ነው እና customer በጣም complain እያቀረበ ነው። በስንት ደቂቃ ትሰጣላችሁ?
አውዬ ነጭ ሻርማ ሆነ አስራቢለት እስከ አንድ አምስት ደቂቃ ስጭልሽ እ አምስት ደቂቃ ስጭልሽ አምስት ደቂቃ እ ከዛ
እሺ አም- በአምስት ደቂቃ ግን እ ስጡት። ከዛ ካለፈ ግን መልሼ እደውላለሁ። ትቶ ይወጣል እ driver ሩ።
እሺ እማ እሺ እናት